ሄሎ ጤና ይስጥልኝ ቃብታ አምቡላንስ።
መረጃ ለመጠየቅ ነበር።
እሺ ከቃሊቲ ገብርኤል አካባቢ እሺ ታካሚ ዮርዳኖስ ሆስፒታል ብታደርጉ ብታደሽልኝ ስንት ቻርጅ ታደርግኛለህ?
ሂሳቡን ነው አዎ ከቃሊቲ ገብርኤል ቤተክርስቲያን አካባቢ ነው። ይሄ ገ- ቃሊቲ አርባ ስልሳ አለ አይደል?
እሺ ከእሱ ጋር ዮርዳኖስ ሆስፒታል
ሌላ እ
ሶስት ሺ ስድስት መቶ ሀምሳ ብር ሶስት ሺህ ስድስት መቶ ሀምሳ ብር ብደውልሽ በስንት ደቂቃ ትደርሱልኛላችሁ?
ችግር የለም አሁን ይወጣል። አሁን እንትን ካልክ ግን ይሄ ማድረሻ ብቻ ነው።
ማድረሻ ብቻ ነው። አሁን ሊደርሱ ነው ዋናው። ከደረሱ በኋላ እስኪ እናያለን። እሺ፣ አመሰግናለሁ። ደውልሻለሁ መልሼ።
እሺ